ላመስግንህ ለእኔ ስላረከው ስራ ከየጀምሬ ልዘርዝረው ለተርከው በየተራ ኧረ እንዴት ብዬ ላመስግንህ ለእኔ ስላረከው ስራ ከየጀምሬ ልዘርዝረው ለተርከው በየተራ ቃላት ባጣ የትም ጀምሬ እንደምጨርስ ሁለንተናዬ አንተን ያመስግን ስራን ያወድስ ቃላት ባጣ ከየት ጀምሬ እንደምጨርስ ሁለንተናዬ አንተን ያመስግን ስራን ያወድስ መልካም ነው እያሉ ዘመሩልህ ወንድሞቼ መልካም ነው ልበልህ እኔም ተስማምቼ መልካም ነው እያሉ አዜሙልህ ወዳጆቼ መልካም ነው ልበልህ እኔም ተስማምቼ ለእኔ መልካም በማድረግ የታወቀው መልካም በማድረግ የታወቀው ለእኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው ሰው ሁሉ ያውቀዋል ካንተ በላይ መልካም ያደርግልኝ እንደሌለ ሀገር ሁሉ ያውቀዋል ካንተ በላይ መልካም ያደርግልኝ እንደሌለ ሁል ጊዜ ለእኔ መልካም ነህ ሁል ጊዜ ለእኔ መልካም ነህ ሁል ጊዜ ለእኔ መልካም ነህ በእናቴ ማፀን ውሳለው አጥንቶቼም ሳይዋደዱ ደፋ ቀና ስላድጌ እግሮቼም ቆመው ሲሄዱ በእናቴ ማፀን ውሳለው አጥንቶቼም ሳይዋደዱ ደፋ ቀና ስላድጌ እግሮቼን ቆሙ ሲሄዱ ሳልፈጠር የተፈጠሩ ቀኖችን ያየ መልካም የሆንክ እስከ ዛሬ እኔን ረዳ ሳልፈጠር የተፈጠሩ ቀኖችን ያየ መልካም የሆንክ እስከ ዛሬ እኔን ረዳ መልካም ነው እያሉ ዘመሩልህ ወንድሞቼ መልካም ነው ልበልህ እኔም ተስማምቼ መልካም ነው እያሉ አዜሙልህ ወዳጆች መልካም ነህ አየሁ እኔም በሕይወቴ ለእኔ መልካም በማድረግ የታወቀው መልካም በማድረግ የታወቀው ለእኔ መልካም በማሰብ የታወቀው መልካም በማሰብ የታወቀው ሰው ሰው ሁሉ ያውቀዋል። አንተ በላይ መልካም ያደርግልኝ እንደኔ የሚያውቀኝ ያውቀዋል። አንተ በላይ መልካም ያደርግልኝ እንደኔ ሁልጊዜ በእኔ መልካም ነህ። ሁልጊዜ ለእኔ መልካም ነህ።